ወይ ሰዓት አስጨርሰኝ ዘጋው እኮ
ነው። እሺ ያልከኝ መሰለኝ።
ስንት shop አጠቃላይ ተከፈተ እስካሁን?
አሁን ከላክልኝ ጋር ሰባት ነው ስምንት ነው።
ከዚህኛው ጋር አሁን አሁን ልክ ይላሉ። አሁን ገና
በቃ እሺ፣ እንደዛ እስካሁን የተጠቀምኩት ሰባት ነው።
አኮ አጠቃላይ የተከፈተልህ ሰባት ነው።
አዎ
እሺ፣ ቆይ አንዴ እንቅ፣ አትዝጋው።
ችግር ችግር
ስንት GR አለው?
አ- አንድ ነው- ሁለት ነው የተላከልኝ፣ አንዱ ነው active የሆነው።
GR ይሄ Golden Race ኡ ማለት ነው።
አ Kiron ኡ ሳይሆን Golden Race ኡ።
Golden Race አንድ ነው active ያለው።
አ፣ በቃ እስኪ በደንብ እስኪ Golden Race አስፋፋ። በቃ
እሺ እሺ፣ ታድጌ እሺ፣ ቻው። በቃ ያው ልኬልሃለሁ። ያንን እሺ፣ thank you እየቆጠብኩ ተጠቀም እንግዲህ።
ለአስር ሰው ላድርገው።
እሺ አባቴ፣ እሺ thank you እሺ፣ እሺ፣ እሺ